hello ሰላም ነው? hello ይሰማዎታል? ደንበኛችን ይሰማል ይሰማል።
እሺ፣ የእርስዎን ስም ይንገሩኝ ልመዝግብልዎት።
ፍጹም ፍጹም አዎ፣ ፍጹም ማን?
ተፈራ
ስልክ ቁጥር የደወሉበትን ሊያዝ ደንበኛችን አዎ፣ አዎ። አሁን ይመጣሉ?
እሱን እኛ እርግጠኛ አይደለንም። ወረፋ ከሌለ ግን በሶስት ሰዓት ውስጥ ይላክልዎታል።
እሺ ወረፋ ካለ በወረፋው መሰረት ይስተናገዳሉ።
እሺ
ቦታው የት አካባቢ ነው?
እ ቦታው ቦታው ማብራቱ ጋር መብራት ቡልጋሪያ ማብራቱ ቡልጋሪያ ማብራቱ አይን አለም በዚህ ፊት ለፊት ቡልጋሪያ ቡልጋሪያ አይን አለም በዚህ ፊት ለፊት አይን አለምን አይን አለም በዚህ ህንጻ ማለት ነው።
በዚህ አይን አለም በዚህ አዎ ህንጻ ፊት ለፊት እ እ